ሄሎ ሄሎ፣ ጤና ይስጥልን ቤተሰቦች፣ ሰላም ነው ጤና ይስጥልኝ።
አለን አለን።
ከዛ አሁን ከሞንጎል ነበር እያወራሁ ነበር፣ ተቋረጠብኝ።
ከማን ጋር ዚኒ
ከማን ጋር ነበር ስታወራ ነበር?
አይ አሁ- አሁን ስለ system እያወራሁ ነበረ።
እሺ፣ Recall እሺ።
ድርጅት ጋር እያወራሁ እሺ እሺ፣ ምንድን ነው የሆነበት?
recall bet ላይ ማለትም እኔ አንዱ ባለኝ ሎክ ውስጥ አምስት አካውንት አለኝ አምስት እሺ ሲሆን ማለት ነው።
እሺ ሌላ ሌላ ቨርቹዋል ላይ እየሰራሁ ሰሞኑን አንተ ችግር ተዋውዬ ነበር የመጣሁት።
ለመክፈት ማለት ነው።
አይ ኦልሬዲ ከፍቻለሁ።
እሺ።
ጉል ተዋዊ ወደ ተመልሼ አሁን ሶ ሳረግ አንድ አንድ ሪኮል ቢት ብቻ ነው የሚሰራልኝ።
ኦኬ፣ አይሰራም ያለው እህ፣ አይሰራም ያለው ነው ሌላው።
ሌላው አይሰራም። አሁን የኬሮን አካውንት አምጡ አይሰራም።
ኦኬ፣ ያው እንትን እያለ ነው ያለው ኮኔክሽን ነው የሚሆነው። እስቲ ቴሌግራም ላይ ትልክልናለ ፎቶ አንስታ።
አይ ምልክ እንትኑ ማን ነው ሪኮል ሪኮል የለችም ኮፒ የምትወጣበት ሌላው
ኦኬ፣ ሪኮል ቤቷ ናት ማሰራ።
አዎ ሪኮል ቢት ማን ነው ሱፐርቫይዘር አሁን ተብሎ አንድ ነበር የተሰጠኝ።
አን- አንድ ነው የሰጠኝ።
አንድ ብቻ ነው የተሰጠው።
Okay፣ አንዱ ከአምስቱ account አንዱ ብቻ ነው የሚሰራው።
Okay፣ ገባኝ።
እህ።
እስቲ ቆይ እሺ፣ አንድ የጠብቀኝ እሺ። ይመጣል እሺ። recall bet ቱ አንድ ብቻ ነው የተሰጠኝ ምናምን ነገር ታናግሪያለሽ ታናግሪያለሽ ይሄ አልገባኝም።
Hello
ሌላው Hello፣ አቤት ሰላም ነው።
የምር አለን አለን። እሺ ምን ነበረ? ምን አልከኝ? ይቆራረጣል።
ብሩም ቀን ከወላይታ ሶዶ እ?
ብሩም ቀን ነኝ ከወላይታ ሶዶ።
ብሩ- ብሩም ቀን። እሺ በስልክ የደውልኝ እስኪ ብሩም።
እሺ እሺ እሺ